ጤና ይስጥልኝ ሲስተር ማከል።
አብሮ ይስጥልን። ትኬት ፈልጌ ነበር።
እሺ ለመቼ ነው?
እ? ለሮ- ለሐሙስ ለሐሙስ የቅድም ደውሎ ነበር። የሰባት ሰዓት ከአርባ ነው ያሉኝ። የስንት ሰዓት?
የሰባት ሰዓት አ- ሰባት ሰዓት ከአርባ ነው። ኤርፖርት ስድስት ሰዓት ላይ ነው የሚገኙት።
እሺ።
or- ወይ ደግሞ የስምንት ሰዓት ኤርፖርት ሰባት ሰዓት የቱ ይሻላል?
አይ የሰባት ሰዓቱን በረራ ላይ ዋጋው ሶስት ሺህ ሁለት መቶ ስልሳ ሁለት ብር ነው።
ሶስት ሺ ሁለት መቶ ስልሳ ሁለት አዎ እሺ። አንድ ይሄን book አድርግልኝ እሺ
እና የሮብ ስታይልኛለህ ሮብ ከሰዓት
ከአዲስ ባህር ዳር አዎ፣ ከአዲስ አበባ ባህር ዳር ሮብ ከሰዓት
እሺ ሮብ ሰባት ሰዓት ሰባት ከአርባ አለ። ዋጋው ሶስት ሺህ ስድስት መቶ ሀምሳ ሶስት ብር ነው።
እሺ። የሮብ አድርግልኝ በቃ
የሮቢውን አዎ፣ የሮብ ከሰ- የሰባት ሰዓት የሰባት ሰዓት ቼኪን ስድስት ሰዓት ላይ እሺ።
እሺ። እሺ ማን ልበልስም?
ረድኤት
ረድኤት መዝገበ
እሺ ተገን
ተገን አዎ